ሰማንያ ጤና ይስጥልን። በሽት ቤት ቤቴሌም ህንጻው ሄሎ አንድ የትኬት ቼክ አድርጊ።
ካሽ አስቀምጠልኝ።
እሺ አስር ሰባ ሰባት እሺ
ሀምሳ ሰባት ስልሳ ዘጠኝ
እሺ፣ ለውስጥ ነው። እሺ ሶስት ጨዋታ ወጥቶብሃል።
ሶስት ጨዋታ ጥሎታል። አ አዎ እና ትነግረኛለሽ? ይቅርታ የሰው ነው ምኑን እ የጣለውን እንትን ማለት ነው።
መጨረሻ ያሉ ሶስት ይኸውልህ፣ የአስቶን ቪላ ከማንቸስተር ሲቲ ያለው ከዛ ማንቸስተር ዩናይትድ ከቼልሲ ያለውና ቦሩሲያ ዶርትመንድ
እሺ እሺ ሶስቱ ናቸው የወደቁት። እሺ እሺ
መልካም ቀን።